ሄላ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ዶንኪቲው ላይ ነው የደወሉት።
ሰላም ነሽ ወይ?
ሄላ
ጤና ይስጥልኝ።
እግዚአብሔር ይመስገን። ዶንኪቲው ላይ ነው የደወሉት። ለምለም እባላለሁ።
እሺ፣ እኔም ዱለቻ እባላለሁ።
እሺ
የምደውለው ከኦሮሚያ ክልል ቦርና ዞን ነው።
እሺ
እናንተ ፕሮግራም ላይ የደወልኩበት ምክንያት እህ
የሆነ ማስታወቂያ አይቼ ነው።
ምን አይነት
እ፣ ወይም በጎ ድጋፍ ላይ ለመሳተፍ ወይም ለመ- ለመረዳት የሚል
እህ እህ በጎ አድራጎት ድጋፍ ለማግኘት ዘጠና አንድ አስራ አምስት ደውሉ ሲሉ ነው የሰማሁት የሰሙት።
አ- አ- ያው አሁን ስለዚህ የሀገር መከላከያ ሰራዊት አባል መጀመሪያ አዳምጪ። የሀገር መከላከያ ሰራዊት አባል ነበርኩኝ።
እሺ
ቅርብ ጊዜ ተሰናብቼ ነው የመጣሁት። ቦራ ልጅ ነኝ።
እሺ
ሲመጣ ቤተሰቦች በፊት እኔ መከላከያ ሲገባ ሀብታም ነበሩ።
እህ
ብዙ ከብት ነበራቸው ማለት ነው። ድርቅ አጠፋባቸውና ሲመጣ የላቸው
እህ
አመት ባሉ እየደረሰ ስለሆነ ጡረታም እ፣ እ፣ ቅርብ ጊዜ ስለመጣሁ አልተስተካከለልኝም።
እሺ
በእናንተ ልረዳ ይችላለሁ ወይ? ጋር
እህ አሁን አመት እኛ በዓሉም ጋር አመት በ- አመት በዓሉም እየደረሰ ስለሆነ ምላስ ልቀመስልህ።
ገብቶኛል። እኛ ጋር እንደ አዲስ ምዝገባ አቁመናል። በጎ አድራጎት እንደ አዲስ የሚደውሉ አዲስ የሚደውሉ ሰዎችን እየመዘገብን አይደለም። ከዚህ በፊት የተመዘገቡትን እየ
okay
ስለዚህ እኛ እ፣ አሁን እጃችን ላይ የተመዘገቡትን ሰርተን ስንጨርስ ምዝገባ እንጀምራለን። ግን እየመዘገብን አይደለም።
ስለዚህ አመት በዓሉ ሳያልፍ ምዝገባ እ፣ አመት በዓሉ ካለፈ በኋላ የታለም ባክሽ። ያው እንግዲህ መከላከያ ሰዎች- ባህሪያቸውን ታያለሽ።
ያው በቃ አሁን እየመዘገብን አይደለም። ስንመዘገብ ፌስቡክ ላይ፣ ቲክቶክ ላይ እናስታውቃለን።
እም። አሁን ስለ አሁን ተስፋ የለም ማለት ነው።
አዎ፣
እሺ thank you very much።
እሺ፣ እሺ።
በእናንተ በእናንተ ተስፋ የሚኖር መስሎኝ ነበረ። የእናንተ ቲክቶክ ተከታታይ ነኝ የእሸቱ ማለት ነው።
ሌላ ጊዜ ስንመዘግብ ይ- እ፣ እኛ እናሳውቃለን።
እሺ በቃ እሸቱ ስለሚከታተል ያው አገኘዋለሁ። ሆኖም ግን አሁን አመት በዓሉ ስለደረሰ ብዬ ነበረ።
እህ፣
እሺ thank you
እሺ